ጤና ይስጥልኝ። ከኢሲያ ብርና መረጃ ማዕከል በኩል ልርዳው።
ሰላም፣ እንዴት ዋልክ? ነገ ሐዋሳ ፈለግኝ የመጣሁት።
ነገ ሐዋሳ። እሺ፣ አንድ ደቂቃ ሊሉት።
እሺ አባ
መመለሻ አለው መሄጃ ብቻ ነው።
one way ነው።
one way። እሺ እሺ አባ
የጠዋት በረራ የለም፣ ሙሉ ናቸው። የከሰዓት ዘጠኝ ሰዓት ከሀምሳ እና አስር ሰዓት ከአርባ ነው በረራ ያለ እ?
የከሰዓት ዘጠኝ ሰዓት ከሀምሳ ለአስር አስር ጉዳይ እና ለአስራ አንድ ሰዓት ሀያ ጉዳይ ነው በረራ ያለ ከዛ በፊት ሙሉ ናቸው።
business class ም የለም።
አዎ፣ ከዛ በፊት ያሉት ሙሉ ናቸው።
economy economy business ሁለቱም ምናምን የለም።
አዎ including business ነው የሌለው
እ፣ እሺ አይከፍትም እንዴ አባክህ እ?
አይከፍትላችሁም በኋላ ትንሽ ቆይቶ
አይከፍትላችሁም እ፣ ክፍተት አያመጣም። ተጠብቀህ ትንሽ የሚለ- የሚለቀቅ ቦታ ካለው maybe እሺ። ስልክ ያላችሁ አይደል እናንተ እዛ ደንበኛችሁ ነው ይመስል እናንተ ጋር አዎ ስ- ያሁን የደወሉበት ነው አይደለ አዎ ደንበኛችሁ ነኝ። ያው ስሜም እዛ ላይ ያለ መሰለኝ ቴሌግራሜ ምናምን እናንተ ጋር አለ።
ደጃኔ okay
ኤርሚያስ okay እሺ ኤርሚያስ ነው።
ኤርሚያስ እሺ ደውሎታለሁ አሁን በደወሉበት ስልክ ቦታ ክፍተት ካለው እሺ ወንድሜ እሺ እሺ እናመሰግናለን ስለደወሉ መልካም ጊዜ